Hello ሰላም ጤና ይስጥልን።
ጤና ይስጥልኝ።
ከቺፕ ቺፕ ነበር የምደውልኩት።
እሺ ዛሬ ያልመጣልዎት product ነበር ያልተረከቡት?
አዎ strawberry
Okay እሺ። ነገ ቢመጣልዎት መረከብ ይችላሉ?
አዎ እችላለሁ።
የት ነበር?
ሌላ ነገር ልጨምርበት እንዴ? ለሱ ብቻ ከምትመጡ
ይችላሉ፣ ችግር የለውም ይመጣል። ይሄም አውቶቡስ የሌላ- ተራ ነው።
Okay፣ አሁን የሌላም ሰው ስላለ ወደዛ መምጣታቸው ስለማይቀር ችግር የለውም፣ ግን ቢጨምሩም ይመጣል።
እሺ።
ግን ቶሎ አሁን completed መሆን አለበት። አሁን ቶሎ ካ- ሳይመሽ ካለ እስከ ስንት ሰዓት? ከአንድ ሰዓት በፊት። እሺ ከቻልኩ እሞክራለሁ፣ ወይም እሱን እንዲመጣልኝ አድርጉ።
ይሄኛው ይመጣል፣ ነገ ይመጣልታል።
እሺ driver ኡ ራሱ ነው የሚሆነው?
አይ ሊቀየር ይችላል፣ ብዙ ስለሆኑ በየቀኑ በተመደበበት ነው የሚመጡት።
እሺ አቅጣጫው ትንሽ ግራ ያጋባቸው ስለተቸገሩ ነው። ችግር የለውም።
ኦኬ፣ እሺ እናመሰግናለን። እሺ መልካም ምሽት።